ጤና ይስጥልኝ ቤተሰቤ ዲቦራ ነኝ። እባክዎ መለያዎ
ምነው ዛሬ deposit አድርገን ዛሬ አልወጣም ያልኩሽን?
እ
ምነው ኔትወርኩ አይሰራም ዛሬ?
አልገባልህም? ቆርጦታል ከ CBE ብርህ ላይ አዎ ቆረጠ።
hello
አዎ ቆረጠ።
እሺ text message ኡ ልከህልናል ቴሌግራም ላይ?
ልኬያለሁ እኮ
ማን ነው ስምክ ቴሌግራም ላይ?
ኢብሳ ሸምሹ።
እ ኢብሳ ሸምሹ።
ኢብሳ
አዎ
እ ኢብሳ ማን ነው?
ሸምሹ።
ዛሬ እኔ ላክልህ? hello
ዛሬ ነው። አዎ እሺ ኢብሳ እ okay already አሳውቀንልሃል ለቻፓ እሺ። ስለዚህ እሺ።
ትንሽ ጠብቀን already ስለተላከልን እነሱ እስኪመልሱልን ትንሽ ጠብቀን።
እሺ።
እሺ